ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው
bet አድርገን አድርጌ ነበርና ምንም አልታሰበም ሰዓቱ ምናምን ተቀምጦ ማለት ነው። rebet ነው የሚል እየተስተካከለ ነው። በትንሽ- ትንሽ ጠብቁ። አልታረመልኝም ነው አይደለ ጥያቄዎት?
አዎ ምንም አልታረመም። ሁሉ እየተስተካከለ ነው። በትዕግስት ይጠብቁ።
እስከ ስንት ሰዓት ነው የሚቆይ?
ከስ- እስከ- ከሶስት ሰዓት ከሶስት ተኩል ባለው ይስተካከላል።
ሁሉ ይስተካከላል እንደነበረው?
አዎ ማለት ይታረምሎታል ማለት ነው።
አዎ እኮ ገብቶኛል። አዎ ይስተካከላል።
እሺ ሁሉም በ system ችግር ነው እንጂ የ net pass ምናምን አይደለም ማለት ነው።
አዎ ይታረማል። አሁን ጠይቀንሎት ነበረ ወደ IT department ይስተካከላል ብለዋል። እየሰሩበት ነው።
እሺ እሺ እሺ እሺ